Hello
ጤና ይስጥልኝ።
አብሮ ይስጥልኝ አቶ ሳዳ የአቶ ሳዳ አቤት።
ስልክ አይደለም?
ነው።
እሺ ከአሪፍ ፔ ነበር የምደውለው። ሎዛ እባላለሁኝ።
ከምን ቤት ከአሪፍ ፔ ከአሪፍ ፔ ከአሪፍ ፔ?
ነበር የምደውለው። ወደ ሁሉ ስፖርት ነው? አዎ፣ አዎ፣ deposit አድርገው ነበረ ገንዘብ።
አዎ።
እሺ እ ጉዳዮት በእኛ በኩል እንደተስተካከለ ለማሳወቅ ነበረ።
Okay፣ አሁን ገብቶልኛል። ብሩን ማዛወር እችላለሁ።
አዎ አዎ፣ ጉዳዩ በእኛ በኩል ተስተካክሏል። ከአሪፍ ፔ ብሩ ወጥቶ ወደ betting site ኡ ገብቷል።
እሺ፣ አመሰግናለሁ።
betting site ኡ ጋር ደውለው ደግሞ ያጣሩ ደንበኛችን።
እሺ፣ አመሰግናለሁ።
እሺ እናመሰግናለን መልካም ቀን።
እሺ።